ተፈቀደለት።
Hello
አቤት ጤና ይስጥልኝ።
አቤት የለም፣ ሰላም ነው።
እግዚአብሔር ይመስገን። ምን ልታዘዝ?
ስልኬ ባለ እንትን ካርድ ስሞላ በቃ በየቀኑ በሞላሁበት ሰዓት አምስት ብር ሞላሁ አንድ ብር ነው የሚቀረው። አስር ብር ሞላሁ እንደዚሁ በየቀኑ ካርድ እየተወሰደብኝ ነበርና ያን እንድታቋርጭልኝ ፈልጌ ነበረ።
እሺ፣ መስመር ላይ ጠብቂኝ።
እሺ መርሃባ።
እሺ ዜሮ ዘጠኝ ሰባ አምስት ስልሳ አንድ ሰማንያ ስምንት አስራ ዘጠኝ አ
ደንበኝነቱ ተቋርጧል።
እሺ
እሺ፣
መርሃባ።
እሺ።
በዚሁ ሌላ መስመር የምታስተካክልልኝ ይኖራል?
እስቲ ንገሪኝ።
ዜሮ ዘጠኝ አስራ አራት እሺ
አርባ ዘጠኝ አርባ ዘጠኝ እሺ
ሰማንያ አንድ ሰማንያ ሰባት
እሺ
እሺ በጣም ነው የማመሰግነው። አናግሪያት ምን ምስጋና እኮ ችግር እሺ የለም።
በጣም ነው የማመሰግነው እህቴ ዋንደው አላህ ይስጥልን። በጣም በጣም ነው አሜን። አሜን። ያኛው አላህ ቁጥር ግን በፈቀደው ቆይ ቆይ ዜሮ ዘጠኝ አስራ አራት አርባ ዘጠኝ አርባ ሰማንያ አንድ ሰማንያ ሰባት አዎ
ይሄ የእኛን system አልተጠቀማችሁም። እሺ
እሺ
እኛውን አልተጠቀማችሁም።
በጣም ነው የማመሰግነው እህቴ ዋላ እግዚአብሔር አላህ ይስጥሽ እንደው አሜን አሜን እናቴ
እሺ የልብሽን ያድርግልሽ።
አሜን አሜን
እሺ እሺ።
ሁልጊዜ